የመሰለኝ የኢትዮጵያ ብር መርጃ ማዕከል ተቋርጦብኝ ነው። እሺ ምንድን ነው ያልከኝ?
እሺ የአራት ሰዓት
ወይ ትክክለኛ መስመር ንገረኝ፣ ቁጥር እንደውልልህ።
ያው ይሄኛው ይሄኛው ቶሎ ንቁርጥ የሚለው እ
ሌላ የቢሮ ስልክ ልስቶት።
የቢሮ ስልክ ሽጠኝ እሺ ዜሮ አስራ አንድ ስድስት
ዜሮ አስራ አንድ ስድስት ይሄን አዲስ አበባ እንዴ?
ምን አሉኝ?
አዲስ አበባ ነህ እንዴ?
አዎ አዲስ አበባ ናት።
እሺ እኔ እኮ እዚህ ደስ የምስለኝ ነበር።
አይ፣ ዜሮ አስራ አንድ ስድስት
ስልሳ ስድስት
ስልሳ ስልሳ ስድስት
ስልሳ ስድስት ዘጠና ዘጠኝ
ዘጠና ዘጠኝ ሰላሳ አንድ
ሰላሳ አንድ